አንተ አይደለም። ሁለቱ የት ሄዱ?
ገቢና አንፈልገም።
ሄሎ እንትና ላይ
ሄሎ
አይ ማመድና እኮ ቤተሰብ ስለ አሁን አንተ የሚባል ነገር አለ።
ሄሎ አየር ላይ ነው የሚነግርህ። አየር ላይ ነው የሚነግርህ።
ሄሎ የተሸለማት ቁጥር መረጃ ነው።
ሄሎ ሄሎ ሄሎ ወይ ወይ ይኸው አንድ ዲስክ ቁጥር ሄሎ።
ውሰድ። ዘጠ- አቤት ዘጠኝ አርባ ዘጠኝ ሪባ ወየ ወየ እስኪ ታወሪዎቹ ጋር ተግባብታችኋል በደንብ አ? በአክሰንትም በምንም አልተግባባ- ስልኩ እየሰማ አይደለም። አቤት አቤት ሄሎ ድሪባ
ሄሎ አልሰማ
ሄሎ ሄሎ
ሄሎ ሄሎ ወይ